ሄሎ እኔ ስጠልኝ ከቢጃ ኢትዮጵያ ነበር ምደውልልዎ ተቋረጠ።
አዎ ተቋረጠ። አዎ
በሻዳ ባቱ ቤቱ ነው የቤቱ ስም ነው?
የቤ- የቤቱ ባለቤት ማለት ነው።
እሺ የቤቱ ስምስ የሆቴሉ ስም ምንድን ነው የሚባለው?
ወንድማማቾች ሆቴል አዎ ያው ድሮ- እሺ ማሽኑ ስላልኝ እኮ ነው እንጂ አውርድ ነበረ። እሺ ስልክ ቁጥር ይሄን ልያዘው ያደወሉበትን አዎ አዎ አዎ
የት አካባቢ ነው የሚገኘው?
አለም ገና ኬንቴሪ
ምንድን ነው ብልሽቱ?
በ- እንትን ይላል ልክ ይጀምራል። ሩብ ብርጭቆ ሳይቀዳ በራሱ ጊዜ ይቆማል።
እ፣ ያቀዘቅዛል
ማቀዝቀዝ ያቀዘቅዛል። አዎ
ግን አይወርድም ቢራ።
አይወርድም ድራፍቱ። አዎ
እሺ፣ ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፍ ያለው የጥገና ክፍሎች በተቻለ ፍጥነት መጥተው ይሰሩታል። ሌላ ምረዳዎት ነገር አለ?
ይኸው ነው። አመሰግናለሁ። እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያለት ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ እሺ።